ሄሎ ጤና ይስጥልኝ ቤስት ቤት
ልክልሻለሁ። አሁን ፍሪ ቢት የሚላል
ምን አልከኝ?
አሁን ፍሪ ቢት ሆን ቴሌግራም ላይ ላክልኝ አልከኝ።
አዎ አዎ አዎ።
እኮ አንድ ሰው አግኝቼ አሁን አሁን አየር ላይ ልክ ይላል።
እሺ ማነው ስም እዛ ላይ ቴሌግራም ላይ?
የኔ አዎ
ትዌኒን ባሚ ሳቬጅ
ኤኒዋን ባሚ ሳቬጅ ባሚሳ ቤት።
አ እሺ አገኘሁት።
ያየሽዋ
ኦኬ አንዴ ጠብቀኝ እሺ። አንዴ ጠብቀኝ አንዴ ጠብቀኝ አይ በ እሺ እሺ ጠብቀኝ አንዴ።
እሺ እሺ
እሺ ምን ብለህ ነበር የጻፍከው?
አ ምን ብለህ ነበር የጻፍከው?
ምን ላይ እ ቴሌግራም ላይ ከዚህ በፊት አዎ ከዚህ በትማ የሆነ something wrong በሚል ያስቸገራችሁ ምናምን ብሎ አዎ ከዛ የሆነ ገንዘቤን deposit አርግቼ hack አርገውኝ ገንዘቤን ከዛ ደውዬ ነገርኳችሁ። ወረታ እንከፍላለን ብላችሁም አልፈላችሁም።
okay ሀ ተደርገህ hack አዎ ተደርጎ በእናንተ ልወቁ።
ኦኬ እሺ እሺ አንዴ ቆይ አንዴ ልደውልልህ እደውልልሃለሁ ራሴ አንዴ ጠብቀኝ አይ system ኡን ስታስተካክል ማለት ነው ፍሪውል ታ- ደ- እደውልልሃለሁ ራሴ ቆይ
አይ
ቆየኛ